ሄሎ ሰላም ጤና ይስጥል ቤት ቤት
ውድ የሆነ ቤት ተጫውቼ በሌላ ቁጥር ስድስት መቶ ውድድራው ለማድረግ ስድስት መቶ አረኩትና አጣው። የት እንደገባችን እንጃ።
መቼ ነበር ያረካው?
ጎርመስ ሁለት ቀን ከትላንትና ወደ እሺ Best Bet ቁጥሬ ነው
አይደለም።
እሺ ቆይ check ላርግልክ። ይሄ ዜሮ አይደለም ዘጠኝ አዎ ዜሮ ዘጠኝ ዜሮ ዘጠኝ
አስራ አምስት ሰላሳ ዘጠኝ ሰላሳ ዘጠኝ
ሰባ ሰባት
ሰላሳ ሰባት ነው አይ ሰባ ሰባት ሰባ ሰባት
ሰባ ሶስት ሰባ ሶስት ዘጠና አንድ ዘጠና አንድ አዎ እሺ
ይህ እኮ ይባሉ ቤት ነው ያለ ደም-
ሄሎ
አቤት ውዴ አዎ ፕሮሰስ ላይ ነው የሚለው ይገባል። እሺ እስኪ እስከ ማታ ድረስ ጠብቁት።
ልጠብቀው እስከ ማታ አዎ ድረስ አዎ ትንሽ እሺ፣ ኔትወርክ እሺ።
አስቸግሮን ስለነበረ ነው።
አዎ ይስተካከላል። ትንሽ ታገሱን።
እሺ እሺ እስከ ማታ እጠብቃለሁ እሺ የኔ ውዴ አመሰግናለሁ በጣም በጣም እሺ ችግር የለም። እኛም እናመሰግናለን። መልካም ቀን።
አይ ህጋዊ ህጋዊ እንትን ነው ህጋዊ እንትን ነው ለወንድ ፊልም መደውያም አለው ምን በጣም ነው የሚያመሰግነው እሺ እሺ እኛም እናመሰግናለን።
እስከ ምሽት ይገባል አይደል አዎ እርግጠኛ አይደለሁም ግን ይገባል ብለውናል። ትንሽ ጠብቁን።
እሺ እሺ የኔ ውድ እሺ አይ፣ አይ።